ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንረዳሁት ስልም ብረት ይባላለሁኝ ብር transfer ላደርግ ስል ቴሌብር ላይ የሆነ የ scan ምልክት ያመጣል። ምንድን ነው የምን
ብር transfer ሳደርግ deposit ለማድረግ ማለት ነው አዎ የሆነ የ scanning ምልክት ምናምን ያመጣል።
አ ከስካኗ አጠገብ ከስካኗ እንደዚህ ወደ ጎን ሲያደርጉት ቴሌብር አማራጭ ያመጣልዎታል። እዛ ላይ ገቡና የሚሉትን ይሞላሉ። ከዛ verification code ካስገቡ በኋላ የሚሰጡትን ኮድ አስገብተው ማስተላለፍ ይችላሉ ደንበኛችን።
በ- በጎን ያለው ነው ወደ ጎን አድርገ አዎ ወደ ጎን ሲያደርጉ ቴሌብር ይመጣል።
ቴሌብር የሚለውን ከዛ ፕረስ አድርገው
አዎ እሱን ይንኩና የሚሉትን ይምሉ። ከዛ ኮድ ይላክልዎታል። ኮዱን ያስገቡ፣ OTP ይላካል።
እሺ፣ እሺ፣ thank you።
እሺ መልካም ቀን።